sûr.
Hello?
Oui.
ዶንኪ ትሪብ ነው?
አዎ ነው።
ኦኬ። ላስት ታይም ትኬት ቆርጠን ነበር በኦንላይን እሺ ስልክ እሺ አንድ ኮሜዲ እንትን እና ምንም መልእክት አልመጣልኝም።
ከፍለዋል። አሁን ከፈሉ?
ለናል የአራት ሰው ከፍያለሁኝ። ቆይ እሺ የከፈሉበት አለው ጣር ለደረሰኝ እናቴ
አዎ በቃ እሱን ይዘው እ፣ ሶስት አይነት አማራጮች አሉ። አንደኛ ቢሮ መምጣት ይችላሉ። ደምበል ፊት ለፊት አበሩስ ህንጻ ቢሮ ቁጥር አበሩስ ህንጻ አራተኛ floor ላይ እ፣ ቢሮ ቁጥር አራት መቶ ሰባት ላይ መጥተው ትኬት መውሰድ ይችላሉ። ሁለተኛ አማራጭ ደግሞ ከቀረቦት ኢንተርኮንቲኔንታል ሆቴልም ትኬቱ አሁን እየተሸጠ ነው። እዛም ሄደው ትኬት መውሰድ ይችላሉ። ካልሆነ ደግሞ የዕለቱ ዕለት ቀደም ብሎ መጥተው ትኬት መውሰድ ይችላሉ። ችግር የለውም የከፈሉበት ስላለ። እሺ Okay። በስልክ ነው የከፈልነው። እሱን ይዘን ችግር መጣን።
አዎ screenshot ያደረጉትን ያሳያቸውና ትኬት ይሰጡታል።
እሺ፣ እሺ።
እሺ መልካም ቀን።
አሜን። ሰላም አሜን።